ሄሎ ሄሎ አንዴ ጌሙን ወይ- ዝጋለኝማ እኔ እምቢ አለኝ።
ዘጋው እኮ ተዘግቷል። አ የምር?
አልዘጋም አንቺ ጋር
ኦ አይ እኔ ግን ይዘገያል ማለት ነው። ለምን እንደሆነ አላውቅም።
ወይ እሺ፣ ከነ ላጥፋው አሁን እስኪ ከነ ቆይ፣ ጠፋ ችግር የለውም አሴብ ትበለኝ። አታጥፈው የኔ ላጥፈው እና ኦኬ አሁን መጣ እ፣ መሰለኝ አይደል?
አ፣
በቃ ተው አትንካው። መጣል መሰለኝ።
እሺ።
በቃ አሁን
አይ አልነካሁትም። በቃ game ኡ ተዘግቷል። አ፣ ከአስጠማ እኔ ጋር ትንቀሳቀሳለች አንቺ ትታነቃለች። ሲሆን እንትን ነው መሰለኝ extend መሆን አለበት መሰለኝ display ነው።
አዎ አዎ፣ እኔም እሱን ነው ቅድም ያየሁት። አ- አ- መጣልክ አንተ ጋር extend ብሎ የሚያሳየው display መጣልክ።
አርገዋን extend አድርግልሽ duplicate የተደረገው አይደል? duplicate የተደረገው አይደል?
ምን አልሽኝ?
duplicate የተደረገው አይደል?
duplicate የተደረገው አዎ አዎ ኤክስቴንድ ኤክስቴንድ ላድርገው።
አድርገው ኤክስቴንድ አድርገው ያ ኦኬ። አሁን extend ሆኗል።
እሺ በቃ accept change በለውና
አሁን main screen ኡን ያኛውን አደረገው displays ኡን አደረገብኝና displays ኡ ላይ ደግሞ አይታየኝም።
okay ይሄ ቅድሙ የ cashier ነበረ
እ እ የካሸር ነበረ የቅድሙ ሄሎ ሄሎ ሄሎ ሄሎ